ገፍታው ስትገባ የልቤን በር ሳየው አንድ አይነት የነበረ ሁሉም ወደ አዲስ ተቀየረ። እውነት ስናውራ ከተባለ ለእኔስ እንዳንቺ አንድም የለ ባለም ያልታየ ጥበብ ነግሮ ልዩ አደረገሽ አሳምሮ ሰው አምሮ ከሰብ እንዳይወጣም ነፍስሽማ ቆርጦ የደብነው አስበላሽ ባንቺ ቢጨክን የለም ጭራሽ ዓለም ያኔ አይኔን አድረሳው ለማቀስ ፈገግ ያረግሽኝ እንዳዲስ ከፀሐይ ከዝናብ ከለላይ ውቤ እናቴ አምሳል ነሽ ጥላዬ ቁም ነገርሽን አይቶ የማያደንቅ የለም አልተገኘም ላንቺ ያቻሽ በዚያ ዓለም የጫወታሽ ለዛ እየነሳ ዋቀ ሰው ያለውን ሚስጥር ካንቺ አይደብቅም ድንገት ከሰማል ወጥቶ ላወራሽ ቀኑ ቀንቶ መቼም አይጠግብ ሰምቶ አቤት ካንቺ ጋር ጨዋታ አቤት ካንቺ ጋር ጨዋታ የማይረሳ ትዝታ አቤት ካንቺ ጋር ጨዋታ ሲያምር ካንቺ ጋር ጨዋታ የማይረሳ ትዝታ የማይረሳ ትዝታ ናፍቀው ራይሰው የለም የሚነግሰው ታየ ሲሆን ሱሰኛ መሽቶ የማይተኛ ናፍቀው ራይሰው የለም የሚነግሰው ታየ ሲሆን ሱሰኛ መሽቶ የማይተኛ ታየ ታየ ታየ ታየ ታየ ታየ ሲሆን ሱሰኛ መሽቶ መሽቶ ሌት ማይተኛ ታየ ታየ ሲሆን ሱሰኛ